Hello
አቤት፣ ምን እንርዳዎት?
ሰላም ነው?
ሰላም።
እንትን የሆነ ቴሌ ብር ላይ የሆነ ብር አስገባውና እናንተ ጋር የሆነ ግብይት እኔ ፈጽሜም እንዴት መፈጸም እንደሚችልም አላውቅ ነበርና ወደ እናንተ ግብይት ተፈጽመታል የሚል እሺ ዘጠኝ መቶ ሰማንያ ብር ተቆረጠብኝ። እንዴት እንደተቆረጠብኝ ግን አላወቅኩም። የግብይቱ ማህበር ድርጅትም አክሲዮን እንትንም አይደለሁም እኔ
እሺ፣ ከቴሌ ብር ነው?
ከቴሌ ብር ሁለት ሺህ ብር አስገብቼ አሁን አየር ላይ ልጄስ ባላ የሆነ ነገር ደረሰኝና ሳንቲም ለሚል ድርጅት እንደዚህ እንደዚህ ተቆርጦባል ያል ሲቆርጠኝ እኔ ምንም አይነት ጌም ተጠቅሜ የማላውቅ ምናምን ብዬ ወደ እናንተ ደወልኩ።
የቴሌ ብር ስልክ ቁጥሩን ይንገሩኝ።
የቴሌ ይሄ ራሱ ዜሮ
ዜሮ ዘጠኝ ሌላ hello
ይሄ አሁን የደወልኩበት ስልክ ነው።
ስለማያሳየኝ ነው። ዜሮ ዘጠኝ አስር ዜሮ አራት
ዜሮ ዘጠኝ አስር ዜሮ አራት ዘጠና ዘጠኝ ዘጠና አምስት
ዘጠና ዘጠኝ ዘጠና አምስት እ?
እሺ ሚሴጅ ተልኮሎታል መቁረጡን የሚያረጋግጥ አይደለም። ሄሎ
ጆራዬ ይሰማል?
መቅ- መቁረጡን የሚያረጋግጥ ትራንዛክሽን ሚሴጅ ደርሶታል? አ?
ዳር ይቸው ነው ዙሬ ባለሙያውን የጠየኩት ያስገባልኝም ባለሙያ ተመልሼ ሂጄ ለምን ይህን ብር ቆረጠኝ? እኔ ከዚህ ድርጅት ጋር ምንም አይነት ግንኙነት ምንም አይነት ግብይት አልገባ አልገባ password ኡን አስገቡ። ከ- ከ account አይወጣም። አንደኛ ነገር አዎ password ኡን አስገብተዋል አይደል?
እኔ password አላስገባውም። ባስገባ ነበር ካ- ስላላስገባውኝ እኔ አይ pass- password የእርስዎን password የሚያስሰው ስልክ ቁጥር- ስልኩን በሳት የቴሌ ብር ስልክ እያመጣልኝ አይደለም። የቴሌ ብር ስልክ ቁጥሮትን ይንገሩኝ አንዴ። ዜሮ የቴሌ ዘጠኝ ስልክ ቁጥር አስር አስር ዜሮ አራት ዜሮ አራት ዘጠና ዘጠና አምስት ዘጠና ዘጠኝ ዘጠና አምስት
ግን ድርጅት ነው የሚለው ወደ እ?
ሳንቲም ስልክ ወይ ወደ ምን ነው የሚለው ቁጥሩ?
አዎ አስጋ የሚለው እኔም የቴሌ ወደ እንደዛ ነው።
ምን ድርጅት ነው የሚለው እ? እ?
ወደ ምን ድርጅት ነው የተደረገው?
የሆነ አንድ ነው ሚን ሚን ነገር ድርጅት ላይ ዛሬ ገቢ አደረጉ ሳንቲም ሳንቲም ሳንቲም ስልክ ቁጥር ይጠይቁ። ይሄ ቻፓ ነው እ? እ?
ሄደው ለው ለምን እንዳስገቡና እሺ፣ እዚህ አይደለም።
ኦኬ